ጤና ይስጥልኝ። hello
hello hello፣ አቤት፣ ጤና ይስጥልኝ። ንድፍ ገበያ
ሰላም ነው?
አለን አለን፣ እግዚአብሔር ይመስገን። ምን ልታዘዝ?
እ፣ እንትን ነበረ እዚህ ቴሌቪዥን አባይ ላይ እንትን አይቼ ልብስ ምን አይቼ?
ክፍለ ሀገር ነበር ክፍለ ሀገር መምጣት ይችላል?
አዎ፣ ክፍለ ሀገርም እየላከን ነው የምንገኘው። የት አካባቢ ነው የምትገኙት?
ለዛ አሰላ አሰላ ምን አሉኝ?
አሰላ አሰላ አሰላ።
አ
እሺ፣ ስሙትም አልበል
ሮቤል
ማ
ሮቤል
ሮቤል አ ሮቤል ማ
ሮቤል ወዳጆ
ወዳጁ አ
ወዳጁ። እሺ፣ አሰላ ነው የሚገኙት። ምን ለማዘዝ ፈልገው ነው?
ይሄ ልብስ ነበር እዚህ ላይ አይቼ screen ላይ ኮዱን ይዘውታል። ኮዱን ይነግሩኛል፣ የመለያ ኮዱን።
OK ኮዱን ለያዘው ኮዱን እስኪ ይንገሩኝ።
እሺ እሺ እሺ የልጆችን ልብስ ነበር ተመልሶ ተመጣ ኮድ ኮዱን
ይላል አይደለ ምን አሉኝ?
ኮድ ስልሳ አራት ነው
ስልሳ አራት ነው የሚለው።
አ ዘንድ ትንሽ ነው ይዘው ምን አሉኝ?